ጤና ይስጥልኝ ችን
ሀሎ ሰላም እንዴት አደሩ? እንዴት ዋሉ?
እንዴት ዋሉ? እግዚአብሔር ይመስገን።
እኔ እግዚአብሔር ይመስገን።
አለም ነው እባላለሁ።
እሺ አለም ነው።
ዩቲዩብ ለመማር ነበር ነው።
እሺ ይቻላል።
መረጃ እንዴት ነው ማግኘት የምችለው? ትሰጠኛለሽ? ያለውን ስንት ነው ክፍል?
ስሙ ማን ልበል? እሺ አለም ነው ብያለሁ።
ያባሽ
ተወዴ
አለም ነው ማን?
ተወዴ ተወዴ ዴ ተወዴ አ
ዜሮ ዘጠኝ ስንት ቁጥር?
ሰባ አምስት ዜሮ ስምንት ሰባ አምስት ዜሮ ዜሮ ስም- አስራ ስምንት ዜሮ ሰባት አስራ ስምንት ዜሮ ሰባት አድራሻ የት ነው?
አድራሻ ብስራተ ገብርኤል
እሺ class ኡ በሁለት ትምህርቱ በሁለት አይነት መንገድ ነው የሚሰጠው፣ በአካል እና በኦንላይን። የትኛውን ነው እርስዎ መማር የሚፈልጉት?
ኦንላይን ኦንላይን። እሺ ማስታወቂያው ምን ላይ ነው ያዩት?
TikTok ላይ ነው ያየሁት።
እሺ ኦንላይን ከሆነ ትምህርቱ የሚጀመረው እ፣ መጋቢት አስራ ስድስት ነው።
okay
እ፣ ትምህርቱ የሚሰጠው ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክሎታለን። ለሳምንት okay።
ለሁለት ቀናቶች ሰኞ፣ ለምሳሌ ማክሰኞና ሐሙስ አ፣
እርስዎ ማየት ከጀመሩበት ሰዓት ጀምሮ ከሀያ አራት ሰዓት በኋላ link ኡ ይጠፋል ማለት ነው። እርስዎ ማየት ከጀመሩበት ሰዓት ጀምሮ okay እሺ እ፣ በትምህርት ላይ ላላችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ።
okay እ፣ ክፍያው ስንት ነው?
ክፍያው discount ላይ ነን እስከ መጋቢት ሁለት ድረስ አስር ሺህ ብር ነው። ከመጋቢት ሁለት በኋላ አስራ አምስት ሺህ ነው ክፍያችን ማለት ነው።
okay እሺ እሺ ለመዝግቦት
አ መዝገብ ነው ችግር የለም።
መዝግቤዎታለሁ። በእንትናችን በሰባ አምስት ቤት ስልካችን አካውንት እ፣ ይላክልዎታል።
አ እዛ ላይ ኦኬ መግባት ትችላሉ።
እሺ እሺ አመሰግናለሁ።
እኔም አመሰግናለሁ። መልካም ቀን።